ጤና ይስጥልኝ። ሁለት ስፖርት ባኮመት ነው።
ሄሎ ሁለት ስፖርት ባኮመት ነው።
ሰላም ናችሁ?
እግዚአብሔር ይመስገን።
እ የሆነ ባለፈ ትላንትና ወዲያ በ- በ- በኦን ሲክስቲን አስራ ስድስት በዩት በወራ አፕላይ አድርጌ ከዛ መዝገባ ሰጥን፣ ግን አሁን አክቲቭ ዊዝ አይደለም አድርገው ነው
አክቲቭ አይደለም። አሁን እንዴት እ
ሪዞ አይደለም አሁን
ዊዝድሮ ናርጉ ደንበኛችን
አዎ ደመኛ የኔ አድርገው አልገባለትም ነው ጥያቄዎት የኔ ጥያቄ እ ዊዝድሮ አድርጌ አልገባልኝም።
እ፣ እንትና በ- በ- በቲንግ በቲንግ እ፣ ወደ ሶስት እ፣ ነገሮችም ከፈልኩ በቲንግ ላይ በኦንላይን
ጥያቄዎትን ወይ በቴሌግራም ይላኩልን።
ጥያቄው አዎ ቁጥር ያዙ የኛን የቴሌግራም
እ፣ መ- መረዳት አይችልም። አሁን ቁጥሩ አላ አዎ፣ በ- እነዚህ- እነዚህ በቴሌግራም ጽፎ ይላኩልን።
ቴሌግራም አላችሁ?
አዎ ቁጥር ያዙ እሺ ዜሮ ዘጠኝ ሰባ ስምንት
ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት
እዚህ ሊያ ይላኩልን። እሺ ኦኬ